አይደለም ገና ብቻዋን እኮ ነች። አይደለም ገና አንድ ነው ያዘለችው ገብቶሽ ነው። ሄሎ አቤት ሰላም ከች ነበር ደውሎ እሺ፣ ተደውሎ ነበር። አሁን ይ- ይቅርታ ኩኪስ ኦርደር አድርገውን ነበር።
አ እሺ ነገ የት ነው የሚመጣልዎት?
ቲቲዮ
ሆኖ ቸርቸራ እሺ እሺ driver ሲደርስ
ምን አልሽኝ? እናቴ ይቆራረጣል ድምፅሽ ነበር። እሺ አይሰ- አሁን አይሰማም።
ይሰማል። እሺ
ነገ driver ይደውላል። ሲደውሉ ስልክ ያንሱላቸው።
እሺ። አይ ዛሬም እኮ ሲመጡ ሌላ እቃ ነው ይዘው የመጡት እና ይሄኛውን ስላቸው አዎ።
ከወጣም በኋላ ነው የመጣው ብሎኝ ነው እንጂ ጠይቂያቸው ነበር።
አዎ፣ በዛ እሺ።
ነው። በቃ ነገ ይመጣልዎታል። መልካም ምሽት። እሺ አሜን ሰላም ይስ እሺ